તનાસની સીતેરમાં ከልባ ልድረስ
ነፃ ትኬት ትሰጣላችሁ የሚል አይቼ ነበር።
እሺ ሙሉ ስም ልውሰድ
እሺ
ማን ልበል ሀና አበበ
እና
አበበ
የአያት ስም
በዳኔ ማን አሉኝ
በዳኔ
ጸዳኔ
አስቴር በዳኔን ታውቃታለህ? የእሷ ኦ በዳኔ ኦኬ እሺ እድሜ እንኳን ስለያዘኝ እንትን ይለኝ እሺ ኦኬ ችግር የለው እድሜ እድሜ ሀያ ዘጠኝ
የትዳር ሁኔታ
ሲንግል
እሺ ፓስፖርት አሉት
አለኝ አዎ።
እሺ ስለ ኢትዮ ሴጥሪ ማዕከል 81 84 የሚያውቁት መረጃ ይነግሩኛል
እ ቤቴ በስልክ ደውዬ ትኬቶችን መቁረጥ ምናምን የሚያስችል እንደሆነ ነው ቲክቶክ ላይ ያየሁት።
ኦኬ ጥሩ እሺ ወደ ዱባይ ለመሄድ ለምን ፈለጉ
እ ጩቤ ይዛ ነው ያለው እና ካየሁት በጣም ረዥም ጊዜ ስለሆነ እሱን ለማየት ስለፈለኩ እሱ መምጣት ስለማይችል ባየው ስለፈለኩ
Okay እሺ ስልክ ቁጥር አሁን የደወሉበትን ነው የሚጠቀሙት አዎ
እሺ መረጃውን ወስደናል። ቲክቶክ ላይ like፣ share ለብዙ ሲያደርጉ መረጃውን ያጋሩ። ከዛ አይተን እንደውሎታለን አሸናፊ ከሆነ።
እሺ
እሺ ስለደወልን አመሰግናለሁ። መልካም ጊዜ ነው።
እሺ እሺ። አ-